hello ጤና ይስጥልን ቤት ቤት
ትኬት check ለማድረግ ነበር።
እሺ ንገረኝ። voucher code ኡን ይዘኸዋል?
አዎ እሺ አስራ ሶስት አስራ ሶስት ዘጠና ሶስት ዘጠና ሶስት ሰማንያ ስድስት እሺ
ሰባ አንድ ሰባ አንድ መጨረሻው አዎ ሰባ አንድ እሺ አንድ ጨዋታ አሁን ለአስራ አምስት ጉዳይ ነበረ። እስቲ ሌለ አዎ።
ውጤቱን ሌለና እ
አንድ ይጠብቀኝ። እንትን የለብም ቀይ የወጣብህ የለም ግን ይህን check አዎ።
እናድርገውና እሺ
አዎ ባለሜዳው እንትን ብሏል እና ምን?
አልቋል። አንድ ለዜሮ ነው ባለሜዳው ነው ያሸነፈው። ልክ ነው።
አ ትንሽ win ጠብቅና እሺ ያ እንትን ይልልሃል፣ እሺ update ያደርግልሃል። እሺ እሺ እሺ እሺ፣ እናመሰግናለን።
እሺ እናመሰግናለን።